ጠናት
እ አካል ጠናት
አጽልኝ እንዴት ነሽ?
እግዚአብሔር ይመስገን።
የሆነ ታይፈል ቲክቶክ ላይ አይቼ ቲክቶክ ላይ አይቼ የሆነ እሺ ምን ደርሰው
ዋጋ ስንት ነው ያ ፋይፌል? ምን ምን ይፈልጋል? የሚፈልግ እቃ አለ እንዴ?
ምን- ተሸክሞ ነው ምንድን ነው የሚደውለው? እ
ምንድን ነው
ፋይፌል ፋይፌል
ሞዴል ስንት እ
ሞዴል የ- ስንት
ምን አልሽ?
ሞዴል የትኛውን
የሆነ ፋይፌል የለም? ጥቁር ፋይፌል እ፣ ኦሮ ዘጠ- ዘጠና አንድ የለጠፈው እ?
ነገ አይ ነጭ አይደለም ጥቁር ነው።
ጥቁሩ ተሽጧል እኮ አባት የቆየ ነው ፋይፊል እሱ ተሸጠ? ስንት ተሸጠ ያ ፋይፌል?
ሁለት ሺህ አራት አለን በጎመኔ ከለር እ
በጎመኔ color ሁለት ሺህ አራት አለን ምን አልሽ?
በጎመኔ color ሁለት ሺህ አራት አለ ሁለት ነጥብ አምስት የሆነ
ሁለት ነጥብ ስምንት
ሁለት ነጥብ አምስት በሚሊዮን አምስት ሺህ ብር
ሁለት ሚሊዮን አምስት መቶ ሺህ ተሸጠው?
የሚሆን አለን በሌላ color በጥቁሩ የለን ተሽጧል
እሺ እሺ፣ አሪፍ አለ አሪፍ አሪፍ ነገር እንደዛ አይነት እንደ ጥቁሩ አዎ አዎ ሁለት ሺህ አራት አለን ሁለት ነ- ሁለት ሚሊዮን አምስት መቶ ሺህ የሆነ
የት አካባቢ ነው አድራሻችን?
መስቀል ፍላወር እና ፓስተር እንገኛለን አባት
እሺ በቃ እመጣለሁ። ከክብር ነው ይደውልልኝ
እሺ።